hello hello፣ አይሰማ
ይሰማል።
ፍሊንትስቶን ነው የደወሉት። ምን ልርዳዎት?
እ፣ አክሲዮን ምናምን የት ማስታወቂያ ላይ አይተን እኮ ነው ምን ላይ አይተው ነው?
እ፣ መዝና ኢቲቪ ላይ okay አዎ፣ አክሲዮን ሽያጭ ነው announce አድርገናል። ሽያጩ የሚጀመረው ሐምሌ አንድ ላይ ነው።
ሐምሌ አንድ እ፣ አዎ።
ማለት ምን ያስፈልጋል?
ያው minimum ሽያጩ ሀያ ሺህ ብር ነው። maximum ኡ ደግሞ ሁለት ሚሊዮን ብር ነው።
አ፣ መቆጠብ አለ እንደ በየጊዜ የሚገባ ማ- ማስመቻ
አይ ቁጠባ ሳይሆን ሽያጭ ነው። ቀጥታ ነው የሚገዙት። የሚፈልጉትን ያህል ይሽ- ይገዛሉ።
የሀያ ሺህ ብር ማለት ምን ያክል ምን እንዴት ነበር? እኔ አልገባኝ።
እስኪ አ፣ አሁን ስምና ስልክ እያያዝን ነው። ሙሉ መረጃ ሐምሌ አንድ ላይ ነው ስላለው ነገር የምንሰጠውት። የት አካባቢ ኖት?
እኛ እዚህ ሀና ማርያም አካባቢ okay እንደዛ ከሆነ ሶስት ቢሮዎች ስላሉን አ፣ እዛ መጥተው ሙሉ መረጃ እንዲወስዱ እናደርጋለን። ሐምሌ አንድ ላይ እንደውሎታለን።
በቃ እሺ፣ እንደው ደውል ስሙትም አለበት ለማ
ለመሄድ እርሶ ስልክ ነው አይደል?
አ፣ አ፣ የት አካባቢ ነው ያሉኝ? ያሉት አ- ሀና ማርያም ማን አሉኝ?
ሀና ማርያም ሀና ማርያም አምና ማርያም። እሺ እደውልልዎታለሁ ሐምሌ አንድ ላይ።
እሺ እሺ እሺ ደህና ዋል።